ጤና ይስጥልኝ። ሁሉ ስፖርት ባኮ ምን ልርዳዎት?
ሄሎ ሁሉ ስፖርት ነው ምን ልርዳዎት?
ቴ- ቴሌ ብር አይሰራም እንዴ?
ለምን እንደፈለጉት ነው? deposit withdraw deposit ለማድረግ አዎ።
እሺ technical ችግር ስላጋጠመን ነው። አሁን በምነግሮት step መሰረት ብሩን አስገብተው ወደ account ዎት deposit ማድረግ እንችላለን።
በምን አይነት መንገድ ማለት ብሩ አሁን ቴሌ ብር ላይ ነው?
አዎ step አለው። ምንድነው በምነግሮት የስልክ ቁጥር ቴሌብር ላይ ብሩን አስገ- ገቢ ካደረጉ በኋላ የሁሉ account ሙሉ ስሞትን፣ ስልክ ቁጥር እንዲሁም የእርስዎን ሙሉ ስምና ስልክ ቁጥር ከ screenshot ኡ ጋር አድርገው በቴሌግራም ይልኩልናል። እኛ ወደ account ዎት deposit እናደርጋለን ማለት ነው።
withdraw ሲደረግስ አጋጣሚ
withdraw ሲደረግ እ፣ ደውለው ሊጠይቁን ይችላሉ። ደንበኛችን አለው ሌላ step እሱም።
Okay፣ እሺ፣ አመሰግናለሁ።
እሺ እሺ